hello ጤና ይስጥልኝ።
እና ሰላም ሰላም
ቦታ ለመያዝ ነበረ ለ stand up comedy
እሺ ይቻላል። የስንት ሰዓቱን ነው መታደም የፈለጉት?
የስምንት ሰዓቱ እ ይቅርታ የማታ ሁለት ሰዓቱ የሁለት ሰዓቱን?
አዎ እሺ እሺ ስምዎትን ይንገሩኝ።
ዛለኔ
ማን አሉኝ?
ዛለኔ ዛለኔ።
አዎ ለሁለት ሰው ነው ግን ፈልገው
እሺ ዛለኔማ
እ እ
ማን የአባቶት ስም ዛለኔ?
ሄይ
ሄንጂ
ሄይ ኢ
እሺ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ አርባ አምስት
አርባ አምስት ዘጠና አምስት
ዘጠና አምስት ሰማንያ አንድ
እሺ
ሀያ
እሺ ለሁለት ሰው ነው ያሉኝ።
አዎ ለሁለት ሰው
እሺ እ ትኬቱን እዛው መጥተው ያገኛሉ። ክፍያ መክፈል ይችላሉ።
እዛው ነው የምከፍለው ወይስ
account እንልካለን፣ text እናደርግልዎታለን።
እሺ
እሺ መግቢያ አራት መቶ ብር ነው ለአንድ ሰው። እሺ እሺ እሺ thank you
እሺ እናመሰግናለን። መልካም ጊዜ ይሁንልዎት።
አሜን እሺ አመሰግናለሁ።